ጤና ይስጥልኝ።
አብረ ይስጥልን።
ሁሉ ሰላም ሁሉ ደህና አለን አለን።
እና ለው ነገር ፈልጌ የእናንተ ድርጅት እሺ፣ እሺ።
አይ ስራም ትቀጥራላችሁ ወይ ሰው ላቀርብ ስለምችል እ ምን ምን?
ስራም አሁን ሻጮቹ የሉን ሴለሮች እሺ።
እኔ አቀርባለሁ ትወዛላችሁ አለ ስራ አለ
አይ አሁን እንኳን እንፈልግም ነበር።
እ እ
እ ሻጮች ነው ያልከኝ አይደለ?
አዎ የሚሸጡት የሚሰሩት ማለት ነው ተቀጥረው
እሺ፣ ሰው ላቀርብ እችላለሁ ለማለት ፈልጌ
እሺ። ስልክህን ይዘዋለሁ። እሺ፣ በቃ ያዝ እሺ ፈልግ እደውልልሃለሁ።
እሺ እሺ እሺ ነበር።
እሺ እሺ
እ? ሻጮች እሺ አካባቢ ነኝ።
እ እ
እሺ አባ እደውልልሃለሁ።